የሚለውን መሰረት ላይ
ሰባ አምስት ስልሳ አራት
ሰባ አምስት ስልሳ አራት ነው የሚሆነብህ
የታዘው ከላፍቶ ነው።
እ ከላፍቶ ከላፍቶ መካኒሳ ነው ከስተማሩ ያለ እሺ እና እርኒንጉን አስተካክል እሺ ተሞልቶላላ መካኒሳ ተብሎ እ መካኒሳ ተብሎ ተሞልቶላላ ባቱ ኮንዶሚኒየም ነው የሚለው። ባቱ ኮንዶሚኒየም ደግሞ ያለው መካኒሳ ነው።
እኮ መካኒሳ
አዎ እሺ እሺ ለኪውና check አድርገው።
እሺ አደርግልሃለሁ ችግር የለም